Hello
የቴሌ ሚኒስትር ቁጥር ፈልገው ነው?
Hello፣
የቴሌ ሚኒስትር ቁጥር ፈልገው ነው?
ይቅርታ አይደለም፣ ለእርሶ ነው የደወልኩትኝ።
አቤት፣ Hello፣ አቤት።
ወይ ከ ChipChip ነው የምደውለው።
እሺ፣ እ፣ መኮሮኒ order እያደረጉ ነበረ።
አዎ፣ out of stock ብሎ እኮ እምቢ አለኝ።
Okay፣ መጨረስ ብሎት አልቻልንም።
ነው?
አዎ፣ አዎ፣ ወይ ድንገት አልቆ ይሆናል product ኡ።
አዎ፣ እንደዛ ብሎ እምቢ ብሎኝ መጨረስ አልቻልንም።
በቃ ሪፈንድ እናደርግልዎታለን። እሺ፣ እሺ፣ ውዴ፣ መልካም ቀን።
እሺ